ሄሎ ሄሎ፣ አቤት። ጤና ይስጥልኝ።
አሎ
አቤት፣ ጤና ይስጥልኝ። ምን ልታዘዝ?
ሶማሌ ሶማሌ ሶማለኛ የለም፣ አማርኛ።
ሶማሌ
ሶማለኛ የለም።
እኔ አማርያ የለም
ሶማለኛ የለም፣ እኔ ጋም
ሶማሌ
የለም። ትንሽ ትንሽ አይሞክሩም አማርኛ?
no እም፣ የለም የለም ትንሽ ትንሽ የለም አማሪ እሺ፣ እሺ።